ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምለዳው
አብሮ ይስጥልን። እንትን በአንድ የተሸነፈ እንትን የለውም ቢያንስ የተቆረጠበት አይመልስም። በአንድ ነበር የተበለጠ ነው።
በቦነስ ብር ነው አይደል የቆረጡት መጀመሪያ?
እ በቦነስ ብር ነው የቆረጡት መጀመሪያ።
መጀመሪያ በቦነስ
ቦነስ አዎ፣ በተሰጡት ገንዘብ ቦነሱ ውድድር አይደረግማ በቦነስ ብር የቆረጡት cashback የለውም። ለዛ ነው።
ነው እንዴ?
አዎ
okay እሺ። እና ቦነስ ያለውን ደግሞ በዛ መቁረጥ አይቻልም። አሁን ያለው ቦነስ መቁረጥ ይችላሉ፣ ግን ያው ሲያሸንፉ ብቻ ነው ማውጣት የሚችሉት። ካላሸነፉ ግን ያው cashback የለውም።
Okay። እሺ እሺ፣ thank you